የሚደውለው ሀብታም በቢሮ ስልክ ነው የሚደውለው።
yes ምን አለሽ?
አላነሳልኝም።
በቃ እኔ ወደ ቤት ልሄድ ነው።
እንዴ ስራ አለቀ እንዴ?
እንዴ በቃ ከዚህ በኋላ እኮ ችግር የለውም። ምሳ ሰዓት ከዚህ በኋላ ማንም ይበላ ስለሌለ እኔ እንቅልፌ ሁላ ነው የመጣብኝ።
ጭራሽ አዎ።
አንቺ ካልጻፍም ዛሬ
ማን እኔ እኮ ትናንት ሽሮ ሰራኩ እ
አልጻፈም።
ቆይ ይቻላል።
እዚህ እሰራለሁ በልቼ።
ልሞክርለት አዛኝ ይችላል። አይ በቃ ተራፍስ ቅንጭ ቆያ እንዴ ልሞክርለት